Hello ጤና ይስጥልኝ ቅድስት ነኝ።
ቅድስት እንዴት ነሽ?
ሰላም አል እግዚአብሔር ይመስገን። አስራ ስድስት ሰባ ሶስት
አስራ ስድስት ሰባ ሶስት ሰባ ሶስት ምን ሆነ?
ትላንትና ነበር order ኡን የጨረስኩት። order ኡን ትላንትና ነው የጨረስኩት።
Okay የትናንት order ነው።
አዎ እሺ እና በቴሌ ብር ከፍያለሁ አለችኝ።
ወዲያው አላሳወቅክም?
አላሳወቅኩም።
ለምን ወዲያው አላሳወቅክም?
እኔማ ቆይቶ የሚገባ መስሎኝ ነው።
በቴሌ ብር ከፍያለሁ ነው እያለች ያለችው።
አዎ፣ ፈጠነ ነህ እሷ- አይደለ?
አዎ ፈጠነ ነኝ።
ግን
አረጋግጥ እንዴት ሳታስገባልህ ሰጠሃት? በእናትህ እንዴት ማለት ሳታስገባልህ ነው የሰጠሃትኝ ከፍያለሁ መጀመሪያ ስላለችህ
አዎ እኔ የሆነ system አለ አይደለ? እዛው Okay፣ okay።
ማዘዣው ላይ የሚከፍሉበት system አላቸው።
እሺ አዎ አዎ እንደሱ ነው የመሰለኝ።
Okay።
ካልሆነ ችግር የለው። እሷ እዚህ ካልከፈለች እኔ ቤቷንም ስ- ስልኳንም ስለማውቅ እሄዳለሁ።
በቃ እሺ check አደርግልሃለሁ እሺ እዚህ ጋር ሂድን። ካልሆነ እሺ፣ ያው እሺ፣ በጣም ነው።
ታስገቡልኝ።
እሺ አሳውቅሃለሁ እሺ።
እሺ